ቅድም ከደቂቃዎች በፊት ደውዬ ነበረ።
እሺ
የኦንላይንም የዛኛውንም እንትን ክፍያ ማወቅ እችላለሁ?
ተመሳሳይ ነው። እስከ አንድ ነገ አይነት ነው?
34 percent discount ኡ። አዎ ተመሳሳይ
እስከ ነገ
34 percent discount አለው። 10 10 ሺህ ብር ነው። ከነገ በኋላ ግን 15 ሺህ ብር ነው።
አስራ አንድ ሺህ ብር
15 አስራ አምስት ሺህ ብር አዎ
እሺ